ጤና ይስጥልኝ ኢንስቲትዩት አብሮ ይስጥልን። ሰላም ነው እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። የግል የህይወት ታሪክ ምናምን ምዝገባ ምናምን ዛሬ ተነግሮን ነበር class
እ ታሪኮች ለማካፈል ነው።
አ- አ- እሺ እ፣ አሁን ላይ ለእጹብ ድንቅ ልጆች ለማስመዝገብ ነው እያስተናገድን ያለው። ነገ ይደውሉልናል።
okay እሺ ነገ በስራ ሰዓት ይደውሉልና ይመዝገቡ።
class ምሽት ላይ ስለተነገረኝ ነው sorry ሄሎ
እሺ እሺ class ምሽት ላይ ስለተነገረን ነው ለዛ ነው እሺ፣ live እየተከታተሉ ነው።
አ- አ- class ነው የተነገረው።
አ- አ-
እሺ እ፣ እሺ ወይ አንዴ ቆይ አንዴ ጠብቁኝ። እሺ እሺ ስሞትም አልበል
ሶሪ ጌታቸው
ትንሽ ድምፁን ይቀንሱታል። ከጀርባ ያለውን ድምፅ ላይቡን ትንሽ ይቀንሱት።
እሺ።
እሺ አሁን ይንገሩኝ። ስሞትም አልበል ፍቃዱ እየታሰሩ
ፍቃዱ ጌታ ሰው።
አ
እሺ ስልክ ቁጥሮትን ይንገሩኝ።
ሰላሳ አንድ
ስልክ ቁጥር ዜሮ ዘጠኝ ሰላሳ አንድ
ሄሎ ሰላሳ አንድ ሄሎ
ወይ አይሰማ ሄሎ ሄሎ ወይ አይሰማ
ሄሎ ሄሎ ወይ ወይ ሄሎ ሄሎ አይሰማም።
ይሰማል ይሰማል እኔ ይሰማኛል አለ ወይ ወይ
ሄሎ ስልኮትን ይንገሩኝ።
ዜሮ ዘጠኝ ሰላሳ አንድ
ዜሮ ዘጠኝ ሰላሳ አንድ ሰማንያ አንድ
እሺ
አርባ አራት ሀምሳ አራት አርባ አራት ሀምሳ አራት የት አካባቢ ነው አድራሻዎት?
ላፍቶ
እሺ
እሺ እሺ፣ እናመሰግናለን። እንደውልሎታለን።
እሺ እሺ thank you መልካም ምሽት።